Hello ጤና ይስጥልን ሰላም ነሽ?
እግዚአብሔር ይመስገን።
አንድ ጥያቄ ነበረኝ።
እሺ ምን ልርዳዎት?
ቴሌ ብር ወደ ሁሉ ስፖርት ብር ለማስተላለፍ ፈልጌ ነበር።
እህ ያ መተላለፊያ ቴሌ ብር ግን በሁሉ ስፖርት አማራጭ አጣሁት።
ቴሌ ብር አዎ እየሰራ አይደለም። ወጪ ነው ገቢ ነው የፈለጉት?
ገቢ ፈልጌ ነበር።
እሺ በዚህ ስልክ ነው የሚጠቀሙት?
አዎ እጠቀማለሁ።
እሺ ሌላ አማራጭ እየፈለግን ስለሆነ አዎ አማራጭ ስናገኝ እንደውልሎትና ገቢ እንዲያደርጉ እናደርጋለን።
ችግር የለም። እሺ ለጊዜው ነው?
አዎ ለጊዜው ነው።
OK። እሺ እሺ አመሰግናለሁ።